Hello፣ ትምህርት ቤት hello፣ ሰላም ነው?
እግዚአብሔር ይመስገን። ምን ነበር withdraw ብዬው አንድ ሺህ ብር አልገባ
withdraw መቼ ነበር?
አዎ። አሁን እሺ፣ ሰላሳ ደቂቃ ብር ነው?
እ?
ወደ ቴሌ ብር ነው?
አይ ንግድ ባንክ
እሺ፣ ንገረኛ ቤት ቤት ቁጥርን
ዜሮ ዘጠኝ አስራ አንድ አርባ አንድ አስራ አስራ አምስት አርባ አንድ አስር አስራ አምስት አስራ አምስት እሺ፣ ጠብቀኝ እሺ።
ነፋሱን አውጥ
አንድ ሺህ ብር ኤልሻዳይ አይደለ?
አ ወደ ንግድ ባንክ account አ አለ። እሺ አሁን ስላረከው ነው፣ process ላይ ነው። ይገባል ወደ አዘዝክበት ያደርግልኛል?
account።
አሁን የሆነ እ፣ አላወቅኩም። ከ Chapa ወደ ባንክ ሲሆን ማለት ነው ብዙ ጊዜ process ሲያደርግ ይቆያል። ለዛ ነው።
እኮ እነሱ ጋር ሄዷል።
አዎ እነሱ ጋር ነው process ላይ ማለት ያው እየገባ ነው ወደ account ክ ማለት ነው። ያው ትንሽ ይቆያል እንጂ
እኮ እነሱ ጋር ከደረሰ ችግር የለም። ስልኳ አዎ ስላለ።
ችግር የለውም። ወደዚህ account ይገባል እሱማ።
እሺ።
እሺ እናመሰግናለን።